ሄሎ ሰላም ነኝ።
ሰላም እንኳን ተመጣሽ።
እሺ
መልካም አንድ ብታወጪልኝ ኦርደር ነበረ ሰላሳ አምስት አርባ ሶስት ሰላሳ አምስት
አርባ ሶስት እሺ ተቃራኒ ሆኖ ሌላ ወር አ ሌላ ነበረ ሰላሳ ሰላሳ አምስት እና ሰላሳ አምስት አምሳ ይዤ ነበር።
ሶስት ኦርደር ነው ያስከም አ አ እሺ ቆይ። የሚወጣው ይሄ ነው እና- ሰላሳ አምስት አርባ ሶስት አ አ አ እሺ ቆይ አትዝጋው እሺ ዲስፓች ልጠይቅልን
እሺ ቶሎ በይልኝ። አንተ ያዘው ጨንቅሮ እሺ ስመት ጨንቅሮ እባክህ ሰው ሊሆን ተው ያኛው ሰውዬ ደርሰው ሄሎ አብዲ ዋይ ወይ ይመጡልሃል
እሺ አመሰግናለሁ ሰላም